ጤና ይስጥልን በሽት ቤት ቤት ነው የምንረዳው።
አይ withdraw አድርጌ ነበረ እሺ፣ እንትን አላደረግሽልኝም፣ confirm አላደረጋችልኝም።
በዚህ ስልክ ነው አይ አይደለም፣ ችግር የለም።
ስለዚህ ሰላሳ ስምንት እሺ፣ ዘጠና አራት ዘጠና አራት ሀያ ሶስት ሀያ አንድ እሺ፣ ሀያ ሶስት ሀያ አንድ እሺ፣ መልካም ቀን። እሺ፣
ስንት ብር ነው?
አስር አስር ሺህ ብር ሀያ ሺህ ብር
አስር አስር ሺህ ብር ሀያ ሺህ ብር ነው ያልከኝ። failed ሆኗል እኮ ወደ account ተመልሷል።
ኧረ አዎ አልተመለሰም፣ ግን እኔ አሁን አካውንቴ ላይ አያሳየኝም ያለ ስንት ብር ነበረ? ስንት ብር ነበርክ?
ሰማንያ ምናምን ነበረኝ። አሁን የሚያሳየኝ ያለው ሰባ ስምንት ሺህ ብር ነው።
ሰባ ስምንት ሺህ ብር ነው አዎ
እኮ አልተመለሰም።
አልተመለሰም።
revert አድርጓል። ያው ግባና revert ወደ በ- አስር አስር ሺህ ብር ወደ ቤተሰብ ቤት ተመልሶልሃል። እሺ
እሺ እሺ እሺ